ጤና ይስጥልኝ። ማን ይባላል?
ሰላም ነው።
እግዚአብሔር ይመስገን። ምን ልርዳዎት?
በባንክ መኪና ፈልጌ ነበርኩ። ከቢኒያም የራይት ገባ።
ምን አለኝ?
በባንክ
አዎ፣ በባንክ ም- ምን መኪና ነው የፈለጉት?
ራይድ የሚሆን ስራ አለን ለራይድ የሚሆን ግን ካሽ አለኝ ካሽ አለኝ ሶስቱን አለኝ ነገር ይበቀኛል።
ሶስት መቶ ሺህ እ፣ ካሽ አለኝ እስከ ስድስት መቶ ሺህ
ካሽ አዎ፣ ስድስት መቶ ሺህ ቢያደርጉት እ፣ አምስት ዲፋን አምስት ሳያን እንትን እንላለን ኦኬ።
ለምን በዚህ አይገኝም? ኦኬ እስከ ስድስት መቶ ሺህ አሁን ላይ ይሄንን ነው።
ኦኬ